Hello
Hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ከ ChipChip ነበር የምንደውልልዎት።
አቤት እ ማርታ እ ድንች order አድርጋን ነበር እና እርስዎ member ነበሩ።
አ እ driver ደርሶ እየደወለላት ነበር፣ ስልክ እያነሳችልን አይደለም። እርስዎ አደ- ማግኘት ይችላሉ ማርታ?
እስኪ አንድ ልደውል። እኔም እኔም በስልክ እንጂ አብረን አይደለን።
okay እሺ።
ቆይ እቤት ሄዳችኋል እንዴ?
አዎ driver ደርሶ እየደወለላት በቃ ነበር።
እሺ፣ ቤት ልደውላቸው እዛ።
እሺ እሺ